ጤና ይስጥልኝ የኢትዮጵያ መራ መረጃ ማዕከል በአቦ ተምሬን ረዳዎት።
ሰላም አሁን የደወልኩት ነኝ።
እሺ አዎ እያወራሁት እያወሩ ተቋረጠ። እሺ ኤኪው ቪ
ኤኪው ኤም ኤኪው ይህንን ያሉኝ ይቅርታ ኤኪው ቢ ቪ
ቢ
ቢ አዎ እሺ ኤኪው ቢ
ኤስ
ኤስ
ኤም ኤ ኤስ ነው። እሺ ይህን ቆይ እስኪ አንድ ጊዜ በእንትን ይ- ይነግሩኛል ይቅርታ ካላስቸገርኩት።
A Q እሺ B B beta እሺ S S እሺ M A N A አይደል M A እሺ ስምዎትን ይነግሩኛል እድላዊት የሻነው እድላዊት የሻነው እሺ ትናንትና ደውሎ ነበር አይደል
እ?
ትናንትና ደ- ደው- ደውሎልህ ነበር ትላንት ደውዬ ነበር። አዎ አ check-in ኡን che- check-in አድርጎ ልኮልዎት ነበር አይቶታል እሱን አዎ አዎ flight ኡን ወደ ነገ አዘዋውሪ ነው አልሄድኩበትም ነበር እሱ okay እሺ እሺ መልካም ምሽት ይሁንልዎት ስለደወሉን አመሰግናለን መልካም ቀን check-in አደረግሽልን?
እ እ ደውሎታለሁ ከደቂቃው በኋላ ይሄ የእሱ ስልክ ነው
እ? አዎ ይሄ- ይሄ የኔ ልክ ነው የኔ ስልክ ነው። በቴሌግራም ላክልኝ።
እሺ ቴሌግራም ላይ ልክሎታለሁ እሺ PNR ኡን አንዴ ደግመህ ትነግረኛለህ? ይቅርታ የሰማኝ ስላልመሰለኝ ነው።
A Q B እ S N A እሺ
እሺ